እኮ ለታዲያ ማን የላከለት እናንተ ጋር ላካችሁ? hello ሰላም። አቤት ሰላም፣ ምን ነበር ይቅርታ የፈለከው?
እ ፎቶ ልኬ ነበር እኮ እንትኑ ላይ እ እ እ እ ምን አልከኝ?
ፎቶ ልኬ ነበር እኮ ቴሌግራም ላይ ያለ ፎቶ ነው የፈለኩት።
አንዳንድ ጊዜ ግልጽ ማድረግ ነው ወይ በስልክ ብትደውልን ይሻላል። እንደዚህ complicated እንዳይሆን ግን ምን የኳስ ነው
እ እ እ እ ኳስ ነው ኳስ ነው ኳስ ሆኖ virtual ኡን አየሽዋ እንትኑ ላይ ያለው እኮ ገባኝ፣ አየሁት። ግን እሱ በዲሽ ነው የሚሆነው።
በዲሽ ነው እንደሚሆነው።
አዎ አዎ፣
አረ እውነት
okay፣ የኮምፒውተር አያስፈልገው ማለት ነው።
ያው content ማለት cashier ኡ አይደለ? ግን ዞሮ ዞሮ TV install ምናምን የሚደረገው በዲሽ ነው ነው።
okay፣ ለካ በዲሽ ነው።
አዎ
እሱን ነበር እኮ የጠየኩሽ፣ በኮምፒውተር ነው ወይ ምናምን ያልኩሽ። ለዛ ነበር።
አንዳንድ ጊዜ ግራ ያጋባል ነው። እሺ፣ ለማንኛውም በዲሽ ነው ያለው ግን አዎ እንደዛ መጠቀም ትችላላችሁ። PC በ PC ምናምን የሚሆነው spin እና keno ነው ምናምን ናቸው።
okay okay። በቃ እሺ እሺ እሺ እሺ ሰላም እሺ።